አውሪ ልበለው በቃ አይደል?
ሄሎ ሄሎ ሰላም ጤና ይስጥልን።
ጤና ይስጥልኝ ከችፕችፕ ነበር የምደውለው።
እ ከችፕችፕ ነበር የምደውለው። ጀማል ነው አይደለ?
እሺ
ሄሎ ምን ልታዘዝ?
ኦ፣ ድንች
እህ Okay። ድንች አዘው ነበር እና በስም መመሳሰል ለሌላ customer ሄዷል ድንቾት። በጣም ይቅርታ። ለነገ እንዲመጣሉት እናድርግ። ነገ መረከብ ይችላሉ?
ልጁ ነው።
እ?
እሺ እሺ።
ነገ መረከብ ይችላሉ?
አዎ ነገ ይወጣሉታል። እሺ location ኖት የት ነው? የት እናምጣሉት? ነገ መርካቶ መርካቶ። እሺ ይመጣል። መልካም እሺ እሺ